ጤና ይስጥልኝ hello ጤና ይስጥልኝ።
ጤና ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን። Donkey Tube ነው አራተኛ ዙር edition ምዝገባ
ምዝገባ እዚህ ላይ ነው እንዴ መመዝገብ የሚቻለው?
አዎ
okay። እሺ ምን ምንድን ነው ያላችሁ?
ያው የ YouTube ስልጠና ነው ሶስት ወር የሚቆይ ማለት ነው። በሳምንት ሶስት ቀን ነው የምንሰጠው። ሰኞ፣ ሮባ ወይም ማክሰኞ፣ ሐሙስ፣ ቅዳሜ
ኦንላይን ነው ወይስ?
አይ በአካል okay በአካል ነው?
ኦንላይንም አለን።
okay እሺ በቃ እሺ ኦንላይን በቃ ምክንያቱም ተማሪዎች ስለሆንን
okay online መጋቢት አስራ ስድስት ነው የሚጀምረው እ?
መጋቢት አስራ ስድስት ነው የሚጀምረው።
okay እሱም በሳምንት ሶስት ቀን ነው class የሚሆነው። በኢሜይላችሁ ቪዲዮችን እየላከን በኮሜዲያን እሸቱ ጋር ደግሞ ሳምንት አንድ ጊዜ Google meeting ይኖራችኋል። ጥያቄዎቻችሁን የምጠይቁበት ማለት ነው።
okay እሺ
እንደዛ ይሆናል። ክፍያ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሶስት ወሩ credit hour ሀያ credit hour ነው የሚፈጀው okay ወደ አስራ አምስት ሺህ ብር ማለት ነው። ነገር ግን እስከ የካቲት ሀያ አምስት ድረስ የሚከፍሉ ሰዎች ሰላሳ አራት percent discount አድርገናል። ወደ okay አስር ሺህ ብር ማለት ነው። ሙሉ ክፍያ ነው የሶስት ወሩ።
okay እሺ እሺ እሺ በቃ family ላናገርና እንትን መልሼ እንትን እላለሁ።
እሺ እሺ